Hello ዋሽንግተን አዎ Hello ዋሽንግተን ዋሽንግተን የደወልኩኝ። አዎ እሺ አለ ያዋቂ ግርዛት ቅዳሜ ሰባት ሰዓት
ቅዳሜ ገና አዎ
ወደ ነገ ነው ያፈልግ ነው እኛ ቅዳሜ ነው ያለው።
ሁሌ ቅዳሜ ብቻ ነው ያለው አዎ
ምን ያህል ነው price ኡ
እ፣ price ኡን ቁጥር እሰጥሃለሁ። ቀጠሮ ይዘህ ነው የምታሰራው። ቁጥር እሰጥሃለሁ። እዛ ላይ check ታደርጋለህ ወይም check አደርግልሃለሁ።
ለምን አርጀንት የለም እኛ ለነገ ብሬክ እኮ የፈልግ ነው እ፣ አርጀንት የለም
እ እ?
አርጀንት የለም። ቅዳሜ ነው ያለው።
እሺ ዋጋውን ሴፍ አድርግልኝ እሺ
እሺ እሺ